Hello? Hello?
ሄሎ
ሀሊት የምልደው
እንትን የሆነ ያልተለቀቀ እንትን ነበር።
ምን ነበር? ትኬት ነው ወይስ? እሺ ንገረኝ፣ ካሻልኩ ቼክ ላድርግልህ።
አስራ አራት እሺ
ሀያ እሺ
አርባ አምስት እሺ
ሰላሳ አምስት
ሰላሳ አምስት አዎ
ሰላሳ ብር ቦነስ ሰጥቶሃል። በቪላሪያል ጨዋታ ተሸንፈ ማለት ነው፣ በቫሌንሲያ
እሺ። ሌላ ደግሞ አንድ ልንገርህ።
እሺ እሺ አስራ አራት እሺ
ሀያ እሺ
ሰላሳ አራት እሺ
ስልሳ ስምንት
እሺ ደግሞ መቶ ብር ሰጥቶሃል።
መቶ
አዎ አንድ ልንገርህ።
አንድ አዎ አንዱ ትባል አይቨርነስ የሚባለው እሺ አስራ አራት ሌላ ደግሞ እሺ ቀጥል።
ሀያ እሺ
ሰላሳ ሰባት እሺ ስልሳ
እሺ ይሄ ደግሞ ሀያ አምስት ብር ሰጥተዋል። አንድ ጨዋታ ይሄም ቫሌንሲያ
እሺ። አንድ የመጨረሻ ልንገርህ።
ንገረኝ፣ ችግር የለው።
እንትን በል አስራ አራት እሺ
ሀያ አንድ ሀያ
ሀምሳ ዜሮ ሁለት እሺ ሀያ አንድ ነው ሀያ አንድ ሀምሳ ዜሮ እሺ ሀምሳ ዜሮ ሁለት ሀምሳ ብር ሰጥተዋል። ይሄኛው ደግሞ በሃይበርኒያን ተሸንፈ ማለት ነው። እሺ
እሺ ታንኪ እሺ መልካም